ሰላም ጤና ይስጥልኝ። እሺ እባክዎን ልርዳው?
ትናንትና ያዘዝኩት ለዛሬ ይመጣል ተብዬ ነበርና እሺ አሁንም ስደውልላችሁ የ driver ስልክ ሰጥታችሁኝ ነበረ። ስደውል ደግሞ አያነሳልኝም driver ኡ።
እሺ አንዴ።
ቁጥር ልስጥሽ፣ ይሄኛው አይደለም።
አይደለም? እሺ ይስጡኝ።
ሰላሳ ሰባት
ዘጠኝ ሰላሳ ሰባት አርባ አምስት እሺ አስራ ሶስት አስራ ሶስት
ናትናኤል መኪያነሽ? አዎ አዎ አዎ መኪያ ነው።
አዎ እድራይት ነኝ። ትናንትና ኦኬ።
ጀምሮ አልመጣልኝም።
ኦኬ ም፣ ኮምፕሌን ኦኬ። ይቅርታ እድል አንዴ ልደውልልሽ ውዷ፣ እሺ እሺ፣ ደውይልኝ።
አጣርቼ እደውልልሻለሁ። እሺ እሺ እሺ።
እሺ